hello ሰላም ጤና ይስጥልኝ ችችት
ጤና ይስጥልኝ። እንት ገርጂ branch አላችሁ እንዴ?
ምን ነበረ?
delivery ትሰራላችሁ አይደል?
አዎ። ምን ምን product ቺፕ ቺፕን አይተው ነው?
እ እ ቺፕ ቺፕን አስቤዛ ፈልገው ነው?
አይ አስቤዛ ሳይሆን ምግብ ለማስላክ።
okay። ምግብ እንኳን ለጊዜው አቁመናል።
አሃ ቁማች። እሺ ሌላ የምታውቂበት ስልክ ቁጥር ትነግሪኛለሽ? ሌላ ምን ልጠቀም?
አዎ። ውይ የለኝም፣ ይቅርታ በጣም
እሺ።
እሺ። መልካም ቀን። እሺ፣ እናመሰግናለን።